Hello? Hello አቤት እግዚአብሔር ይመስገን Hello Hello
ኢትዮጵያ ሀገራዊ ምክር ኮሚሽን ነው።
አዎ ነው
አገ- ስለ ምንድን አገ- አገልግሎት የሚ- አ- አገልግሎታችሁ ከየት ነው የሚደውሉት
አምቦ ነው?
ከአምቦ ነው የሚደውሉት
አዎ።
መረጃውን ከየት አግኝተው ነው
አይ ዝም ብዬ አገኘው እኮ ቴሌ ነው ነው እ
የቴሌ ነው።
ከቴሌ ነው ያገኙት አዎ።
አይ ጥሩ ነው ምን ፈልገው ነው እሺ
አይ አገልግሎት እየሰጣችሁ ነገር መጠየቅ ፈልጌ ነው እንጂ ይችላሉ ይችላሉ መጠየቅ ይችላሉ ስሞት ማን ልበል ግን
በረከት
Hello አዎ፣ በረከት እሺ በረከት ነው ወጣት ነው ልበል
ወጣት ነው።
ወጣት ነው አዎ።
እሺ ምን ፈልገው ነው ካላይ ምክክር ምን ፈልገው ነው ንገሩኝ እሺ
ስለዚህ ነው አ- አላወቁማ። አንድ ሁለት ነገር ከእናንተ ማወቅ ፈልጌ ነው።
እሺ ምን ምንድን ነው ማወቅ የፈለጉት?
እ?
Hello
ሌላ Hello?
ቀን ልጠይቅ እ፣ ይፈልጋሉ። አዎ፣ ግን አሪፍ ነው። እ፣
እ፣ ማወቅ አለ ማወቅ አለብን ብዬ ነው እንጂ በቃ ልክ ነው።
ሌላ
ልክ ኖት ማወቅ ይችላሉ።
አዎ፣ በቃ እዚህ ነው እንጂ አዎ ሀገራዊ ምክክር ምንድን ነው? ሀገራችን ለነገዋ ኢትዮጵያ ምን ማድረግ አለብኝ፣ ከእኔ ምን ይጠበቃል የሚለው ነገር ነው ሀገራዊ አዎ፣ ምክክር። እ?
ዋናዎች ነገር እና ተልእኮ ምንድን ነው? ራዕይ እ፣ የእነሱ ራዕይ ምን ይሰጣሉ? ምንድን ነው እ፣ በሚል እ፣ ነገሮች እ፣ ፈልጌ ነው። በቃ ሌላ ቀን እደውላለሁ። እሺ፣
በቃ እሺ፣ ሌላ ቀን ደውሉ። እንትን ላይ ኦንላይናችን አለ፣ ኦንላይን ላይ ፈል- አለ ሁሉ ነገር መረጃ አለን። እሺ website ኣችን ላይ አዎ፣ በቴሌግራምም አለ አዎ አለ፣ በቴሌግራምም
እ፣ በኦንላይን ላይም አለ።
አ፣ በዛ ነው ኦ፣ ጋዶ ጋዶ ላይ አ፣ ሰርች አድርጌ እ፣ አዎ ማወቅ አዎ።
እችላለሁ። አይ፣ አዎ ናሽናል
የአማር- የ- የረገፉ የአማርኛም አለ። ኦሮምኛ አሁን አምቦ ለሆኑ ነው እንጂ
በኦሮሚያ
ኦሮምኛ ነበረና አለ። ግን እርስዎ ያሉት አምቦ ስለሆነ እዚህ መምጣት አይችሉም አይደል? አዲስ አበባ
አዎ፣
በሚመጡ ሰዓት enjoy ማድረግ ይችላሉ። ግን እ፣ በብዛት መረጃውን እ፣ ፌ- እንትናችን ላይ አለ፣ ኦንላይን ላይ አለ፣
እ፣ ያገኙታል። እያንዳንዱ ምን እንደሆነ ያገኛሉ። ግን በሚችሉ ሰዓት ወደ ደግሞ ይችላሉ።
OK OK፣ እሺ፣ እሺ። እሺ በሉ ስለ ደውሉ እናመሰግናለን።
እሺ፣ እናመሰግናለን።
እሺ እሺ ቻው።